ጤና ይስጥልኝ ሀገር መምጣ
ወይ ሰላም
እባክዎትን ድምፅም ያስፈልጋል።
እ
ያለበት ቦታ ጎልቼ ብዛት መልሶ ደውዬ
ምን አልከኝ?
እሱ ያለበት ቦታ ድምፅ በጣም ይረብሻል። መልሶ መደወል ይችላል።
አላሁ አክበር አይሰማም። ድምፅ ጀንትልሜን
ያለህበት ቦታ ነው ድምፅ የሚረብሸው እና መልሶ ደውልልኝ ያለ
ይሻላል።
ምስማ
እንደውም